ጤና ይስጥልን። ቤት ቤት ረዲት ነው የምንረዳው።
ትኬት ቁጥር ይልኝ አንዴ እንዲ ብሎኝ እሺ
አስራ ሁለት እሺ አስራ ሁለት ሰላሳ ሶስት ሰላሳ ሶስት ሰላሳ ሀምሳ ሶስት
እሺ እሺ ሶስት ጨዋታ ወጥቶባል። እሺ ሶስት ወድቋል።
አዎ
እሺ ሌላ ይልኝ ነገር
እሺ ንገረኝ።
አስራ ሁለት አስራ ሁለት ሰላሳ ሶስት ሰላሳ ሶስት ሀያ ዘጠኝ ሀምሳ ስድስት ዘጠኝ ሀምሳ ስድስት አዎ
ይኸኛውም ሶስት ጨዋታ ወጥቶ
እሺ እኔ እናትሽ እሺ አመሰግናለሁ። መልካም ቀን